ስልኳ ሳይመታ እንተኛ እያሏት እንተኛ እያሏት ተይ ምነው ተይ ምነው ተይ ምነው ተይ ምነው የዓይኖችሽ ከዋክብት ጮራው ተወርወሮ የዓይኖችሽ ከዋክብት ጮራው ተወርወሮ ልቤ በፈገግታሽ በማዛይ ሰክሮ አያምንም አይክድም ያስባል እናትኩሮ እንዴት እንዲህ ያምራል ሰው ከሰው ተፈጥሮ፣ እንዴት እንዲህ ያምራል ሰው ከሰው ተፈጥሮ፣ ሰው ከሰው ተፈጥሮ። ተይ ገዳይ ተይ ገዳይ ተይ ገዳይ ተይ ገዳይ ምን ጨለማ ቢሆን ትታይኛለሽ ምን ጨለማ ቢሆን ትታይኛለሽ የማይጠፋ መብራት ልቤ ላይ ተክለሽ ከልቤ ላይ ተክለሽ ተይገራይ ተይገራይ ሽሽግር አድርጌ ነው ድብቅን አድርጌ ነው እዳችን መውደዴ የተሰማለው ሆን ከረምት ያማል ጉዴ ከረምት ያማል ጉዴ ከረምት ያማል ጉዴ ተይገዳይ ተይገዳይ ተይገዳይ እኔና አንቺ ከሳን ጥሬ የበላን እኔና አንቺ ከሳን ጥሬ የበላን በሰንበት እንዳንፈጅ ባልዬ ፈራን ባልዬ ፈራን ባልዬ ፈራን ዘመዴ የዓይኖችሽ ከዋክብት ረቄን አማለሽ ጮራው ተወርውሮ ልቤ በፈገግታሽ በማማዛሽ ሰክሮ በማማዛሽ ሰክሮ የቤርሺ ቁጥ ቀለህ የቤርሺ ቁጥይት መሆንሽ ነው ወይ? ብዙ ሰው አለቀ በደረትሽ ላይ ደረትሽ ነው አሉ የጣለው ሁሉን እስቲ ሸሸግ አድርጌው ያጡት እንደሆነ ያጡት እንደሆነ ተይ ገዳይ ተይ ገዳይ ተይ ገዳይ ተይ ገዳይ የሚያብረቀረቀው ሽንጧ እንደ ወረቀት የሚለሰልሰው ወገቧ እንደ ዘንዶ የሚርመሰመሰው አዝመዴ ጡቷ እንደ ቡልኮ ታጥፎ የሚለበሰው አሁን እችን ለቆ ሌላ ይመኛል ወይ ሰው ሌላ ይመኛል ወይ ሰው ሌላ ይመኛል ወይ ሰው ተይ ገዳይ ተይ ገዳይ ተይ ገዳይ ተይ ገዳይ ገዳይ ገዳይ ያለች አባቷን አይገድል ገዳይ ገዳይ ያለች አጎቷን አይገድል አርሶ አብላት እንጂ ወዷን